인디니를 뜨고 뭐래?
Welcome to Belt. Hello. Can I-
Malbate.
Hello. ሰማውቷል። ለመኛችን የሱ ድምፅ እየተሰማን አይደለም።
መልእክቱን በአማርኛ ለማዳመጥ አንድን ይጫኑ፣ በኦሮምኛ ለማዳመጥ ሁለትን ይጫኑ።